ሄሎ
ሄሎ ጤና አቤት።
ይስጥልኝ። ከቤት ቤት ነበር ምደውልለት እሺ ዮሴፍ አንድ አቤት።
customer አንድ ሺህ ብር ተወስዶብኛል ብሎ ከምን ላይ ከ account ኡ ላይ የምን account ላይ ወይ ምልክ customer account ላይ እሺ
እና በዚህ የት?
ቁጥር አንድ ሺህ ብር ተወስዶበት ስናየው ያው ከእናንተ ነው የተወሰደው ከካሸር ከካሸር አዎ እንዴት ዮሴፍ ይላል።
ከ cashier ነው?
ዮሴፍ ይላል እስቲ ላኪልኛ እንዴት ነው ዜሮ ዘጠኝ የተወሰደ አስራ ዘጠኝ አ ሀያ ሰባት
እሺ ዘጠና ስምንት አርባ ሰባት check አድርገው እስቲ እሺ በምንድን ነው የተወሰደበት እኛ ጋር ነው የተወሰደበት ወይስ ምንድን ነው ወይ አዎ ዮሴፍ ይላል ይኸውልህ እሱ ድሮ ሰው አደረገብኝ ብሎ ነበረ ስናየው እሺ እ፣ ዮሴፍ ይላል መቼ ነው የተደረገበት ዛሬ ነው አሁን አዎ
እስቲ ቆይ ሜቢ ልጆች ሰራተኞቹ በእንትን እ፣ ተሳ- በስህተት ነክተው ይሆናል እስቲ check አደርጋለሁ አዎ፣ ኤኒ ዴስክ check ከ- አድርገው አንድ ሺህ ቆይ ብር።
እስኪ አትዝጊው። እኔም ወደ ሱቅ እየገባሁኝ ነው፣ ደርሻለሁ። በር ላይ ነኝ። ኤኒ ዴስክ ላብራልሽ እና በኤኒ ዴስክ እንትን ትይዋለሽ፣
ማለት ታይዋለሽ።
ነው አዎ፣ ማን ነው የወሰደው ነው ታሳይኛለሽ። አይ cashier ላይ ሰው እኮ ስላለ ጠይቃቸዋ እነሱን እኮ ልጠይቅ ነው። እኔንም እዛው እንዴት እንደተወሰደ ታሳይኛለሽ ነው እኮ አይ መጀመሪያ ጠይቃቸውና ደውልልኝ እኮ። እሺ ሳንድ withdraw አድርገሻል እንዴ? እንትን ቁጥሩን ከ account ላይ ይዘከዋል እስቲ አንሺው። ቆይ ቆይ አንዴ AnyDesk ላብራ። ሄሎ ሄሎ ወይዬ
ጠይቃቸው እነሱ መጀመሪያ check አታደርገውም እኮ ሳሚ ይዟታል እንዴ ገንዘብ እ? account ላይ ገብታለች እንዴት እንደሚገባ AnyDesk አብሬ ይችልሻለሁ። ያጂ ቁጥር የቱ ጋር እንዴት የሚደረግ ወይዬ ዮባ አንዴ ቆይ አንዴ አንዴ ቆይ ይቅርታ። ሄሎ
ሄሎ ወይዬ AnyDesk አብሬ ይችልሻለሁ። ግቢና አሳይኝ እንዴት እንደተደረገ።
እሺ አሁን አንድ ግን በይ።
ጠየቅኳቸው ወይ የልጁን ቁጥር ያዘ አዎ እየጠየቅኩ ነው እኮ። እሺ ንገሪኛ።
ቁጥሩን ንገረኝ እሺ
እስኪርብቱ ቆይ ከ- በካ- በእንትን ይቻላል እንዲህ እንደዚህ ማድረግ ከዩዘር ላይ ቆይ አንዴ ጠብቀኝ እሺ እሺ
እንዴት ነው ደግሞ ሰዋለ ተስፍሽ ልዝጋው